ለማሊ ባባ
ሰላም እንትን ቀደም ደውዬ ነበር እና እንትን ሊፋኗን ዋጋዋ እንድነግልኝ ነበር። ነጯ ሁለት ሺህ ስምንት አለ ሁለት ሺህ አስራ ሁለት ነው ነጯ ነጯ ከረሯን ሁለት ሺህ ስንት ነች?
አስራ ሁለት አምስት ሀያ ማለት ነው
እ?
ምናሉ አራት መቶ ሺህ አም- ባንክ እና ይዛለን አ- ያለውን እ?
እሺ፣ ቁጥር ልስጥልኝ አልባሬ
ቆይ እሺ፣ አንዴ አንዴ ቆይ ይቅርታ እ፣ ዜሮ ዘጠኝ ሄሎ ሄሎ ዜሮ ዘጠኝ አርባ አራት አርባ አራት
ዜሮ ዜሮ ዜሮ ዜሮ ሰማንያ ሰባት አስራ አንድ ሰማንያ ሰባት አስራ አንድ